ጤና ይስጥልኝ አሪፍ ብሔር አሪፍ ነኝ ባኩ የምንወደው
ከአሪፍ ማነው ከተለብር ወደ አሪፍ ፔ ወደ ቀመር እንትን አስተላልፌ ብሩ አልገባልኝ ወደ ሁሉ ስፖርት ማለት ነው።
ወደ ሁሉ ስፖርት አዎ ከተለብር ወደ በአሪፍ ፔ ከፍዬ ሰባ ብር አልገባልኝ።
እሺ ደንበኛችን አሁን ነው የሞከሩት።
አሁን ነው ያስገባው።
እሺ ሙሉ ስሞትን ንገሩኝ።
አሌክሳንደር ዳንኤል ጤካማ
አሌክሳንደር ዳንኤል ጤካማ
እሺ ሰባ ብር ወደ ሁሉ ስፖርት ነው ያሉኝ።
አዎ እሺ ደንበኛችን ቴሌ ብር በዚህ ቁጥር ነው የሚጠቀሙት።
አዎ እሺ መረጃውን መዝግብልታለሁ። አሁን በምነግሩት ቁጥር ወደ ቴሌግራም አካውንታችን የቴሌ ብሩን ደረሰኝ ይልኩልናል።
ወደ ምን ወደ ቴሌግራም አካውንታችን ቁጥር ላስይዞት
እሺ
ዜሮ ዘጠኝ ዘጠና ሁለት ወይማ እሺ ዜሮ ዘጠኝ ዘጠና ሁለት
አስራ ሶስት አስራ ሶስት ዜሮ አንድ ሀምሳ አምስት ዜሮ አንድ ሀምሳ አምስት ልክ ነው ደንበኛችን።
እና የደረሰኙ የከፈልኩትን ነው ወደ እንትን ሚልኮ አዎ ከቴሌ ብር የደረሱትን መልእክት screenshot አንስቶ ይላኩልን።
እሺ በቴሌግራም page
አዎ ደንበኛችን እሺ thank ስለደወልን አመሰግናለን። ሌላ የመረዳት ነገር አለው?
you። በቂ ነው።
እሺ አገልግሎት ላይ ያለዎትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡልኝ። መልካም ቀን።